ሄሎ ጤና ይስጥልን።
አቤት።
ከቢጃ የጥሪ ማዕከል ነው የምንደውለው። ደንበኛችን ብዙ ግሮሰሪ ነው።
አዎ አዎ የቢጃ የመለያ ቁጥር የያዘ አጭር የጽሁፍ መልእክት ደርሰውታል? በስልክዎት?
በዚህ ስልክ አልደረሰኝም።
እሺ ልንገረውት የያዘ አርባ ዘጠኝ
እሺ ቆይ አንዴ። እሺ አርባ ዘጠኝ ዘጠና አንድ ዘጠና አንድ ዘጠና ሁለት ሀያ አምስት ሀያ አምስት ዘጠና ሁለት ሀያ አምስት እሺ ዘጠና አንድ ዘጠና ሁለት ሀያ አምስት አዎ አርባ ዘጠኝ ዘጠና አንድ ዘጠና ሁለት ሀያ አምስት እሺ እሺ ደንበኛችን ይህን ለማሳወቅ ነው። መልካም ምሽት።
እሺ